ጤና ይስጥልኝ። አቶ ዳዊት ነው የባለ መለዳ።
ಅಲ್ಲ
ጤና ይስጥልኝ። አቶ ዳዊት ነው የባለ መለዳ።
ሶብድ አልኮ ድይጥ ልብረኝ
እሺ፣ ዛሬ ነው እሱም አልገባም።
አስመዝግበዋል። ከዚህ በፊት አዎ ደወልኩ፣
ደውለው ነበር ከዚህ በፊት።
አዎ ደወልኩ በፊት
እሺ፣ በዚህ ነው የተመዘገበው።
ያው ይኸው አምስት ነው የሚገባው።
አምስት ቀን ሆነ።
አዎ
እሺ፣ ምን ያህል ብር ነው?
ሁሉም ሁሉም ሰው
ሁለት መቶ እሺ፣ ከየት ወዴት ያደርጉ ነው?
አርበይ
ማለቴ ከምን አይነት ቤቲንግ ሳይት? ከቴሌብር ወደ ሲቢ ተለብር ተለብር ተለብር እሺ፣ የቤቲንግ ካምፓኒ ምንድን ነው?
ሙስሊሙ አዎ፣ ወደ ወደ ቴሌብር ነው ትዌ ነው ጃምቦ ወደ ኢትዮጵያ
ቱ ኤክስ ነበረ ወደ ዋልኩ አርፍ በይ ሁሉም ሰው
ዊድሮ ሲያደርጉ
ወደ ደሮ ነው ዊዝድሮ ሲያደርጉ ነው ዲፖት ሲያደርጉ ወደ ወደ ደሮ ዊዝድሮ አዎ።
መቼ ነው ደግሞ?
አስር ሜይ አስር ሜይ አስር ማለት ነው።
አስር እሺ፣ ሜይ አስር ላይ ነው ይሄ ያቀሙት። ስክሪንሻት ከውልናል አላኩ በጣም ላኩ ይሄ ድሮ ምንም
ዜሮ ዘጠኝ ዘጠኝ ሁለት አስር አዎ ዜሮ አንድ አለ አምስት አይ፣ አምስት ክላክ ወይ ፎቶ ተደውልት ልከዋል። እሺ ይመለስ ድጋሜ መልሱ የለም መልሱ የለም ምን አልሰጠሁት? እሺ ቁጥር ነው ሰባት አርባ አርባ አምስት ዜሮ ስድስት ወይስ ሌላ ቁጥር ነው የተ- የተመዘገበው?
ቁጥሩ ስንት ነው?
ይሄኛው የደወሉበት ዜሮ ዘጠኝ ሰላሳ ሰባት አርባ አርባ አምስት ዜሮ ስድስት እሺ ይቅር ይቅር ሰርስ ላይ እዚህ ቁጥር እዚህ ቁጥር ነው አዎ አዎ ቁጥሩ ይሄ ነው።
ተጫወቱ ማለት ነው።
አዎ
እሺ ቴሌግራም የላበትን በቁጥሩ ትክክል አይደለ?
ትክክል
እሺ ከላኩ በድጋሚ ላኩልን። አሁንም መዘግብልሁ ቅሬታውን ለአምስት እንዳልተፈታ ስንት ሁሉ ላካ ሁሉ ላካ ላይ መልሱ የለም።
አዎ ባለሙያዎቻችን እየሰሩ ስለሆነ ነው።
አዎ ነገር ግን ያን አጣርተው ሊጨርሱ ገንዘቦትን withdraw ያደርጉልዎታል።
ግን ወይ አሪፍ በጣም ችግር አለ።
ስለተፈጠረቦት ነገር ይቅርታ እንጠይቅ ደንበኛችን።
deposit አልከው ይቆማል። ደደሮ ካልከው ይቆማል።
ደንበኛ ቅሬታዎትን አሳልፋለሁ።